ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ሚሊዮን ተሾመ አ
ከ Afriwork Freelance ኢትዮጵያ ነበር የደወልነው።
okay okay። ሰላም እሺ ሰላም። በ video editor የወጣ vacancy ነበረ
እሺ እሺ።
pending payment ላይ አግኝተነው ነበር እና ያስቸገሩት ነገር ካለ ብለን ነበር የደወልነው።
okay። አይ ቆይ እስቲ የሆነ ቀይረው ነገር ካለ ብዬ ነው pause ያደረኩት። እንትን ምን አሉ?
እላለሁ። pause አድርጌው ነው። ቆይ እንትን የምጨርሳቸው ነገሮች ስላሉ እሺ ጨርሼ ይለቀዋለሁ ብዬ ነው።
እሺ። ሌላ የሚያስቸግሩት ነገር አለ?
አይ እስካሁን ያስቸገረኝ ነገር የለም።
የሚያስቸግሩት ነገር ሲኖር ይደውሉልን። እሺ ያው እሺ እሺ እሺ። መልካም ቀን።
እሺ